የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው እንደ ጽጌረዳ እንደ አደይ አበባ እንደ ከርቤ ብርጉ እንደ ሎሚ ሽታ አበባ እንዳየንብ እኔ ወድሻለው ፍቅርሽን በፍቅሬ በፍቅርሽ ልቅመሰው ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመዴ አፍሽ ሕይወቴ ነው አፈር መሬት ትቢያ እንደሚበላ ገላዬ ገላሽን ሲነካ የሚያልቀው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው እኔ ወድሻለው እንደ ማታ ጀንበር የዓለም ቋንቋ ይበቃ ቢወራ ቢነገር ብዙ ሺህ ዘመናት እልፍ አላፍ ሌሊት ሚሊዮን መስለኝ ፍቅሬ አንቺን ስወድሽ አበባ እንዳየንብ እኔ ወድሻለው ፍቅርሽን በፍቅሬ በፍቅርሽ ልቅመሰው እንደ ተወርዋሪ ኮከብ እማልጠግብሽ ስወድሽ ስወድሽ ስወድሽ ስወድሽ የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽን በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው ስወድሽ ወድሽ ውድ ወድሻለው ስወድሽ ወድሽ ውድ ወድሻለው ስወድሽ ወድሽ ውድ ወድሻለው ስወድሽ ወድሽ ውድ ወድሻለው